እንዴት እንደወደቅኩኝ አስቤ ተመልሻለው ተጸጽቻለው ከልቤ የአምላኬ ቁጣ ፍርዱ ሳያገኘኝ ከእግሮቹ ስር ተደፋሁኝ እስኪላውጋችሁ የብርታቴን ምክንያት ማየት ለምትሹ የአምላኬን ቤት ጻድቅ ጥበቡ ነው ንስሐ መግባት ለበደሉ ስርየት ምሕረት ማግኘት ሳይደነድን ውስጡ በክፋት ሳይጸና ታድሶ ይወጣል ከፍታ እንደገና ታድሶ ይወጣል ከፍታ እንደገና ታድሶ ይወጣል ከፍታ እንደገና ወዴት እንደወደቅኩኝ አስቤ ተመልሻለው ተጸጽቻለው ከልቤ የአምላኬ ቁጣ ፍርዱ ሳያገኘኝ ከእግሮቹ ስር ተደፋሁኝ እስኪላውጋችሁ የብርታቴን ምክንያት ማየት ለምትሹ የአምላኬን ቤት የወደቀው እርሱ በክፉ የተመታ ተነስቶ ይራመድ ጠላቱን ሊረታ አቅም ያሳጣውን የራሱን ስንፍና ፍጹም አስወግዶ ደግሞ ቶሎ ይጽና ፍጹም አስወግዶ ደግሞ ቶሎ ይጽና ፍጹም አስወግዶ ደግሞ ቶሎ ይጽና ወዴት እንደወደቅኩኝ አስቤ ተመልሻለው ተጸጽቻለው ከልቤ የአምላኬ ቁጣ ፍርዱ ሳያገኘኝ ከእግሮቹ ስር ተደፋሁኝ እስኪላውጋችሁ የብርታቴን ምክንያት ማየት ለምትሹ የአምላኬን ቤት ጸጋው ተገፎበት እርቃኑን ያለ በምርኮ አገር ላይ ሕይወቱ የመነመነ አምላኩን ይማጸን በመመለስ አምኖ ያመልጣል በእውነት ከክፉ ተጽዕኖ ያመልጣል በእውነት ከክፉ ተጽዕኖ ያመልጣል በእውነት ከክፉ ተጽዕኖ። ወዴት እንደወደቅኩኝ አስቤ ተመልሻለው ተጸጽቻለው ከልቤ የአምላኬ ቁጣ ፍርዱ ሳያገኘኝ ከእግሮቹ ስር ተደፋሁ። ላውጋችሁ የብርታቴን ምክንያት